እየደወልኩለት ስማ
ሄሎ፣ ሄሎ ሳር
አቤት።
ሄሎ ከስተመር እኛንም ስናዋር እኛም ስናወራት ሀያ ብር አልጨምርም ብላለች። ከዚህ ይሞላላል። እሺ ሀያ ብር ነገ ማይሚን ነገ አይደለም ምንም የለ። አሁን ትጨምራላችሁ። ያለዛ እኔ complete አልሉም።
አይሞላ አሁን deposit ነው የሚሞላል ይኸውልሽ እኮ deposit ነው የምታደርጊው እና አሁን አይደለም እኮ deposit የሚደረገው እንዴ? ወዲያው ነው የሚደረገው። የም- የምትሉት ታክስ ነው ሲጀመር። እኔ አውቃለሁ።
ታውቃለህ ከአንተ እንግዲህ ውስጥ የምታውቅ አዎ።
ምልህን ነገር ስማኝ፣ ይኸውልህ የምታውቅ ከሆነ ምልህን ነገር ስማኝ። deposit ነው የሚደረግልህ እያልኩህ ነው።
deposit ነው የሚደረግለት።
አዎ ጥፋቱ እኮ እናንተ ነው ሲጀመር። ታውቃለሽ አይደል? ነግሬያችኋለሁ። አልጨምርም ብላለች ስላችሁ ምንድን ነው እ?
እናናግራት አልኩህ፣ አላሳወኩኝም እናናግራት አልኩህ።
እኮ አሳውቂያለሁ አይደለ መጀመሪያ
ይኸውልህ ለምን ቻሩ ያኔ አሁንም ይኸውልሽ ቢሆን ከአርባ- deposit ከሀምሳ ይሞላልሃል ደቂቃ በፊት እያልኩህ ነው።
ለምን- deposit